hello ሰናይ እንዴት ነሽ?
ደህና ነሽ?
በሆነ ነገር ቀንሼ ላምጣልሽ?
ኧረ እኔ አልፈልግም ከእንትና ጋር ብሎ እኔ አልፈልግም። ምሳ ይዣለሁ። ብዙ ምሳ ነው ደግሞ ያዝኩት። በእውነት ገና ሰርግ ቤት ተያጅ ነኝ ሰርግ ቤት ተያዥ ነሽ?
ተያጅ ነኝ።
እሺ፣ እሺ። ላመጣልሽ ነበር።
አልተ አይ እንትኑ አልተጨመረም እንዴ?
ምን?
የባንዲራው ቃል አረ ገና ነው።
ገና ነው።
አሁን ልንበላውና ልውጣ።
እህ እህ።
አሁን ልበላው ቁርሴን ስለው ትዝ ያለኝ ትዝ ያለኝ እሱ ትዝ ነው።
ያለሽ?
ልውጣ ነው እወጣለሁኝ እኮ ነው።
ማስታወስሽም አንድ ነገር ነው።
እ፣ ወጣ ፊት ለፊቴ ነው የተቀመጠ አይ በቃ እንዴና እንትን በይሽ።
ልወጣ ስለሆነ ነው።
እሺ ቻው።
ትመጣላችሁ አንድ ነው ጋር